ሁሉ ስፖርት ነው ባኮ የምንለደው ጤና ይስጥልን።
ሁሉ ስፖርት ባኮ የምንለደው
አረ ተሰቃየሁ እኮ ብር ተቆርጦብኝ ላገኛችሁ መከራዬን አየሁኝ። ሁሉ ስፖርት ነው። አረ ምንድን ነው ደንበኛችሁ
ብር ተቆርጦ ቆርጦብኝ deposit ሳደርግ deposit ነው ያደረጉት?
አዎ ከቴሌብር የተላከለትን message በቴሌግራም ይላኩልን።
በምን ቁጥር ምን ላይ
ቁጥር ያዙ ዜሮ ዘጠኝ ሰባ ስምንት ቆይ ተሜ ተሜ አንዴ ቁጥር ያዝልኝ ዜሮ ዘጠኝ ቆይ ተሜ ቶሎ በል እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ